ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው ሰላም ነው እንደምን አደረሽ እግዚአብሔር ይመስገን እ ትናንት ዊዝድሮ አላድርጌ ነበር
እሺ ብር እና ወደ ቴሌ ብር እና ምንም በቃ ከዛ ተቀንሶ ተቀንሶብኛል እዛ ግን አልተመዘገበም ቴሌ ብሩ ጋር
እሺ ልከዋል ቴሌግራም ላይ
በቴሌግራም ልላከው አዎ የከዝውውር ታሪክ ላይ አሁን አልገባልኝም ያሉትን ፎቶ ምን አንስተው ልላክ?
በቴሌግራም ምን transaction ልላክ?
history ዎትን ያልገባሉትን ፎቶ አንስተው በቴሌግራም ይላኩልን
አሀ፣ በቃ ዝም ብዬ ፎቶ ማለት ነው ያው ተቆርጠዋል ሂሳቡ ተቆርጠዋል
አዎ ገብቶኛል እ?
ይላኩልን ዝም ብዬ ፔጁ ማለት ነው ዝም ብዬ screenshot አድርጌ አዎ ያልገባሉትን mark አድርገው ይላኩልን
እሺ
ቁጥር ያዙኛ እኔ ቴሌግራም
እሺ
ዜሮ ዘጠኝ ሰባ ስምንት
አይ ነበረኝ አንድ ይህ በፊት ነው አልተቀየረ ማለት ሰባ ስምንት መጨረሻው ዜሮ ስድስት ቤት እሺ እሺ እሺ